ሄና
ሄና አቤት ሄና
አይሰማም።
በጣም ድምፅ ርቋል። ይቅርታ በጣም
ደህና ነህ?
አይሰማ እኔ ጋር አይሰማም። አባት እየተሰማ አይደለም።
አይሰማም።
ድምፆትን ይጨምሩልኛል።
hello
አቤት ሰላም ነው?
እግዚአብሔር ይመስገን። ድምፆት በጣም ርቋል።
እሺ እሺ። አይ ይታናግራል። ስልጤ ይከፋል።
አቤት አቤት ሄሎ
ቆይ ቆይ፣ በቃ በሌላ ስልክ እንደውላለን። ቆይ ስልኬ ነው ባለ